የለ እንዴት አ- እንዴት አረፈች?
እንዴት አረፈሽ? ለማረፍ ደህና ነኝ ደህና ነኝ። እንዴት ነሽ?
አለን አለሁልሽ። አ- አላልቃለኝ ይሄ ነገር በእናትሽ ምን እንደማደርግ አላውቅም። ባለፈው የጻፍሽልኝ ደብዳቤ ነበር ካስታወስሽ እሺ የ- ለገቢዎች እናንተ ጋር መሆኑን cash register ኦች እናንተ ጋር መሆኑን የሚያረጋግጥ ደብዳቤ ጻፉ ምናምን ተብለን መታች መተን ጽፋችሁ ለነበር እና ከላይ mention ያረጋችሁት የሌላ ነው የተሳሳተ ነው ያረጋችሁት።
እ?
ከላይ mention የተደረገው አለ አይደለ ገቢዎች የሚገባው እ፣ በቅርንጫፍ እሺ እሱ ተሳስቷል። እኛ እኔ text ያደረግኩላት ሳይሆን የተደረገው ሌላ ነው።
በቃ እሺ ደብዳቤውን ይዘሽ ነይና ዛሬ ይስተካከለልሻል። ይዘሽ ነይ ደብዳቤውን።
እሺ አሁን እመጣለሁ። አመሰግናለሁ።
እሺ የክፍለ ከተማውን የተሳሳተው
እ፣ አ- አይ ክፍለ ከተማውን ሳይሆን ለ- ለሚለው አለ አይደለም እ፣ እኔ ለመካከለኛ ግብር ከፋዮች ምናምን ብዬ ነበር text ያደረኩላት። እሷ ለአዲስ አበባ ቁጥር ሁለት መካከለኛ ግብር ከፋዮች ብላ ጻፈችው።
በቃ ይዘሽው ነይማ ደብዳቤሽን ይዘሽው ነይ፣ እሺ።
መረካከቢያ ፎርምሽን ይዘሽው ነይ፣ ይስተካከለልሻል።
እሺ እህቴ፣ አመሰግናለሁ።
እሺማ hello